ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ኤልሳቤጥ ጌታቸው አቤት።
ከአሪፍ ቤት ነበር የምደውለው።
አውቃለሁ።
ጠዋት ሰላሳ ሺህ ብር withdrawal አድርገው እንዳልገባሉት አሳውቀውን ነበረ አዎ
እና ጉዳዩን ለሚመለከተው አካል አስተላልፈን ልሎት ነበረ። transaction not found ብሏል፣ አልተገኘም። processing እያለ successful ስላልሆነ አዎ እኮ process ነው የሚለው።
አዎ processing ስላለ ወደኛ አልገባም። ስለዚህ ኪክ ብርን ነው የሚያናግሩት።
አይ በጣም እየተጨበረበርኩ ነው by the way አሁን ሶስት ሺህ ብር ከዚህ በፊትም ወደ ስድስት ሺህ ብር ተደረግ ያለው እነሱ አሪፍ ቤትን ጠይቁ ይላሉ። እናንተ እነሱ ጠይቁ ትላላችሁ።
እዚህ ከገባ እንትን እናስተካክለው ነበር እኛ። ነገር ግን
successful service ቀጥታ ወደ እኔም ይገባል። processing ነው የሚለው አዎ processing processing processing እሺ screenshot አድርጌ ስልክላችሁ አሪፍ ሰይን ጠይቂ አሉ።
processing ካለ እኛ ጋር አልገባም። check ም ሲደረግ transaction not found ነው ያለው። ስለዚህ ኪክ ብር ጋር ነው ያለው ማለት ነው።
okay በቃ እሺ፣ እኔ ብሔራዊ እዛ ብሔራዊ ሎተሪ ሄጄ apply አደርጋለሁ። ማለት ለሶስተኛ ጊዜ ነው እንደዚህ የሚ- እየተደረገ ያለው ገባሽ? እኔ ብር እየሞላው ነው። እኔም እጄ- ከእኔም ብር እየተቆረጠ ነው ገባሽ?
አዎ።
deposit ሳረግ successful ይላል። cash out አዎ።
ሳረግ ኪሶ ሳረግ ደግሞ በ- እንትን አይልም አይከፈለኝም።
ልክ ነሽ ደንበኛችን። ግን እዚህ check ባደረግልዎት መሰረት ወደዚህ አልመጣም ብሩ። እዛው ኪክ ብር ነው ያለው።
እሺ እሺ፣ ችግር የለም።
እሺ ደንበኛችን መልካም ቀን።